አባላለሁ ምን ልርዳዎት?
አብሮ ስት የሆነ ስራ ፈልጌ ነበር።
የምን ባለሙያ ኖት?
የጉልበት ስራ ነው።
የጉልበት ሰራተኛ ኖት?
አዎ
እሺ ማን ልበል ስሞትን?
አበበ
ማን አሉ?
አበበ
አበበ ማ?
ልዑል
ልዑል
እ
እሺ ስልክ ቁጥሮትን ንገሩኝ።
አርባ አራት
አርባ አራት
ሀያ አምስት ሀያ አምስት
አስራ ሶስት
እሺ
ሀያ ሰባት
የት አካባቢ ኖት?
ጎፋ ገብሬ
የጉልበት ሰራተኛ ብቻ ኖት? ሌላ ሙያ የሎትም?
ሌላ የለኝም። እ
እሺ ስለ ጉዳይ መረጃ ከየት ነበር የሰሙት?
እ ስለ ጉዳይ ኦን መረጃ ከየት ነበር የሰሙት?
ሶፊያ ሙል
ማለት አልገባኝ። ከየት ነው መረጃውን የሰሙት? የደወሉልን ከየት ነበረ?
ሄሎ
ሄሎ
ሶፊያ ሙል ጋር እያደሉ ነበረ። እነዚህ የሆነ አካል ጉዳተኛ ነገሮች እያደሉ ነው። ወረቀቷን አግኝተን እሺ ይዘዋታል ወረቀቷን?
አዎ
እሺ እ ከጀርባ ሀያ ሁለት ብሎ የሚጀምር ቁጥር አለና እሱን ይንገሩኝ።
ሀያ ሁለት ብሎ የሚጀምር የንገራት ቁጥሩ ሀያ ሁለት ዜሮ
እሺ ቆይ ይንገር ይህን ነው እኮ የምትለው። ይህን ነው።
ኧረ አዎ ሀያ ሁለት ዜሮ ሶስት
ሀያ ሁለት ዜሮ ስንት
ዜሮ ሶስት ዜሮ ሶስት አይደለም ሀያ ሁለት ዜሮ ሰላሳ ወይ ሰላሳ ስምንት ሰላሳ ነው።
ስምንት አዎ አዎ ሰላሳ ስምንት ሀያ ሁለት ዜሮ ሀያ ሰላሳ ስምንት
መልካም እሺ እ ወደ ስራ ገበያው ለመግባት ግዴታ በአካል ቢሮ መተው መመዝገብ ይኖርባቸዋል እና
እሺ እ ለቀጠሮ ደግሞ እኛ ነን የምንደውለው።
ዜሮ ቢሮ የት ነበር?
ቢሮአችን ጎተራ ነው የሚገኘው። ነገር ግን እኛ ሳንቀጥራችሁ በአካል መተው መመዝገብ ስለማይቻል እ ለቀጠሮ እኛ ስንደውልላቸው በአካል መተው ይመዘገባሉ። ቴሌግራም ይጠቀማሉ እንዴ?
አይ አንጠቀምም።
እሺ በሚጠቀምበት ሰዓት እ link ልክሎትና በዛም መከታተል ይችላሉ።
እሺ እሱን አንጠቀምም። በአካል መምጣት የሚቻል ከሆነ መምጣት በአካል ይቻላል።
እ ይመጣሉ። እኛንን ቀጠሮ የምናስዛቸው።
እሺ በቃ እሺ መልካም ቀን።